ሳስብ እንደ ሸንበቆ ነው። አትደገፍ አትታመነው፣ ድንገት ተሰብሮ ያቆስልሃል። ሰው ሰው ሊያድን መች ይችላል? ስጋ ለባሽ እንደ ሸንበቆ ነው። አትደገፍ አትታመነው፣ ድንገት ተሰብሮ ያቆስልሃል። ሰው ሰውን ሊያድን መች ይችላል? እንደ ኢምንት ነው ችሎታው የዛሬው ብርቱ ሰው ነገ የለም በቦታው አለ ሲባል አይኖርም አሁን ታይቶ ይጠፋል ክንዱ ድጋፍ አይሆንም በኢየሱስ መታመን አስተማማኝ ድጋፍ ነው ለሰው በሕይወቱ ዘመን ከቶ አይዝልም ብርታቱ ደካማውን ያደርጋል በኃይለኛው ላይ ብርቱ የእርሱ ጉልበት የእርሱ ጽናት አልደከመም በዘመናት ዛሬም ኃያል እንደ ጭንችር ኢየሱስ ነው እንደ ብርቱ የእርሱ ጉልበት የእርሱ ጽናት አልደከመም በዘመናት ዛሬም አያን እንደ ጥንቱ ኢየሱስ ነው እንደ ብርቱ ስጋ ለባሽ እንደ ሸንበቆ ነው። አትደገፍ አትታመነው፣ ድንገት ተሰብሮ ያቆስልሃል። ሰው ሰውን ሊያድን መች ይችላል? ለሰው መታመኛ ጉልበቱ ለክፉ ቀን ሰስጎ ያስቀመጠው ውድ ሀብቱ ሊመጣበት ካለው ከቁጣ ሊታደገው አይችልም፣ አይሆነውም ማምለጫ። የተቀጠቀጠን ሸንበቆ አይሰብርም፣ ኢየሱስ ይዛል ተጠንቅቆ አያጠፋም የሚጥስን ጧፍ ሕይወትን ይቀጥላል አንስቶ ከሞት ደጃ የሟቹን ሞት አይፈልግም አንዳች ክፉን አያደርግም በሕይወት ኑሩ ይላል እንጂ አስመልጦ ከሞት ደጅ የሟቹ ሞት አይፈልግም አንዳች ክፉን አያደርግም በሕይወት ኑሩ ይላል እንጂ አስመልጦ ከሞት ደጅ